hello ሰላም ጤና ይስጥልን።
ጤና ይስጥልኝ።
ሄሎ የ YouTube ትምህርት ለመማር ፈልጌ ነበር።
እሺ ይቻላል።
ምን ምንድን ነው የሚያስፈልገው?
በአካል ነው በኦንላይን ነው class ኡን ለመውሰድ ያሰብሽው?
በአካል
በአካል ከሆነ ዛሬ ነው class የሚጀመረው።
ምን?
በአካል ከሆነ class የሚጀመረው ዛሬ ነው።
እሺ
CMC ሚካኤል አካባቢ ነው class ኡ የሚሰጠው።
እሺ ለምዝገባው የሚያስፈልገኝ ምንድን ነው?
ክፍያ ከፈጸምሽ በኋላ screenshot አድርገሽ ቴሌግራም ላይ መላክ።
እሺ ክፍያውን ፈጽሞ በምንድን ነው እና ስለ እሱ ሰላም ክፍያ እ፣ account ልልክልሽ እችላለሁ እኔ ከተመዘገ እሺ ልላክልሽ።
እሺ ላኪልኝ እና ደግሞ ስንት እንደምከፍል ለስንት ጊዜ ነው?
ወር ያህል ማለት ነው።
ይቅርታ ይቆራረጣሉ።
ለሶስት ወር ያህል አስራ አምስት ሺህ ብር።
እሺ
እ፣ ስምሽን ማን ልበል?
ሀና
ሀና ማን?
እ፣ እኔ አይደለሁም የምመዘገበው ጓደኛዬ ናት። ህይወት አብርሃም በይልኝ።
እሺ ህይወት አብርሃም
አዎ ስልክ ቁጥሯን ንገሪኝ።
ዜሮ ሶስት አርባ ሁለት
ዜሮ ሶስት አርባ ሁለት ሰላሳ ስድስት ስልሳ ስምንት ስልሳ ስድስት ስልሳ ስምንት ነው ሰላሳ ስድስት እሺ ስልሳ ስምንት አዎ የት ነው አካባቢዋ?
እዛው CMC አካባቢ ነው።
እሺ በአካል ዛሬ ነው የሚጀመረው class ኡ። በእሷ ስልክ ቁጥር አሁን በዚህ text እናደርግላታለን account እናመሰግናለን።